ጤና ይስጥልኝ የሬዲዮ ይዛችሁ ዴ ነኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎ ይቅርታ ሜሪ ስቶፕ የደወልኩ መስሎኝ ነው
እሺ
ታውቂያለሽ የእነሱን ስልክ የእነማን አሉኝ ሜሪስቶፕ ሜሪስቶፕ ሜሪ ስቶፕስ እም፣ ሜሪስቶፕ
OK ሜሪ ስቶፕ እሺ ሆስፒታል ነው አዎ
እሺ እነግሮታለሁ እሺ እሺ
በላይ ነው ደንበኛችን አቤት እ እ ዜሮ አንድ አንድ እሺ
አምስት እሺ ሀምሳ
አምስት ሀምሳ ዘጠና ሶስት ዜሮ አንድ አምስት ሀምሳ
ዘጠና ሶስት ሶስት ዜሮ ሰባት ዜሮ እናመሰግናለን እሺ በቴሌቪዥን ስለደወሉ እናመሰግናለን መልካም ቀን አሜን በእውነት